Hello? ያው ሮስተል ትንሽ እየተሰማኝ አይደለም። አንተ ነህ ይሰማልሽ?
እንትን ረስቼ forget አይነት ነገር እና message አይልክልኝም።
ምን እ ምንድን ነው message ማይልክልህ?
password ረስቼው ነበር እና forget ብዬ ሰርቶ ስትለው አይልክልህ?
አይልክም።
ምን ይልሃል? ምን ብለክ ነው አንተ ያደረገው? ዘጠኝ ብለህ ነው የጀመርከው?
ኧረ አዎ ዘጠኝ ብዬ እሺ ይኸውልህ እንደ አዲስ ውጣና እም።
refresh ካረከው ወዲህ register ሳይሆን login በለው አልኩት እኮ login ብዬ ነው ራሱ እኮ login በለው እና ዘጠኝ ብለህ ቁጥርን ጀምር። ከዛ forget password በለው።
okay፣ SMS ዘጠኝ ላይ ይላካል me- message። SIM ኡ አንተ ጋር ነው ያለው የክፍል ክፍል አዎ፣ የራ- ኧረ የራሴ ጋር ነው።
ስለዚህ ይልክልሃል እዛ ላይ forget password በለውና ጠብቀው ትንሽ። ከዛ ሲገባልህ copy paste አድርገው። እሺ copy paste አድርገህ ነው የምታስገባው።
okay።
እሺ እናመሰግናለን።